hello ጤና ይስጥልን።
አላስፈላጊ እ ሮማን ሱፐር ማርኬት
አቤት ሮማን ሱፐር ማርኬት ነው አይደል?
አቤት አዎ እሺ ሀዊ እባላለሁ ከዊ ፕላስ ሶሉሽን ነው የደወልኩት። እ ባለፈው ዊ ፕላስ ላይ ተመዝግበሽ ነበር አይደል?
አዎ
እ እንዴት ነው በሰጡሽ መረጃ ምን ተሰማሽ? ምን አስተያየት አለሽ?
ምን
አላየሽውም
ምን ነው የማየው
እ ምን ነው የማየው application ኑን አላወረዱልሽም?
እ
marketing agent ኦች መጥተው ነበር እና ተመዝግበሽ አዎ ነበር።
አልፈልግም ብያቸዋለሁ።
ነው አልፈልግም እንዴ?
መሆናችንን ማረጋገጫ ብለው ነው ስልኬን የያዙት እንጂ እም እኔ አልፈልግም። ይሄ ኦንላይን ምናምን አይደለም ኦንላይን ግን አዎ አላ አላስፈላጊ ነው። ምንም ኦንላይን የሚሰራም ስራ ብዙም
ነው። እሺ አስፈላጊ ነው። አልፈልግም ብያቸዋለሁ። እነሱ እኛ እዚህ ጋር መምጣታችንን ብቻ ስልክሽን እንያዘው ስላሉ የሰጧቸው ነው። እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።
አምንጭ